Hello ጤና ይስጥልህ።
Hello Hello አይሰማም።
እ
ከሁዳ Bike Manufacturing ነበር የምደውልልክ። ሳፊ ባጃጅ
እሺ
እ ስልክን comment ላይ አስቀምጠክ ነበር።
እ
ስልክን ቲክቶክ live ላይ comment ላይ አስቀምጠክ ነበር።
ምንድን Hello ነው ስለ ባጃጅ information ፈልገክ ነው
እ እ እ
ስለ ሳፊ ባጃጅ information ፈልገ ነው ወይ?